ሺውን ፈረስ ትዝታሽ ቢጫን አይኖችሽ ቢጓጉ ያንኔንን እንደኔ ሳይሆኑም ትርፉ መባከን ትርፉ መባከን ሲወርድ እያየሽው ፍቅርሽ ሆዴ ገብቶ ኮብላላ ዋይኖች ትኛለሽ ደርሰው ትኛለሽ ደርሰው አልወደቀም ፍቅርሽ አልጠፋም እንዳንቺ ሐውልት ሆኗል ሆዴ በቃ ተከተች በቃ ተከተች ማናለው ለድንበር እሱን ለኔ ላንቺ ልቤ በራስሽ ውስጥ በኔም ቢሆን ባንቺ እራንት ተራራ ፍረስ ሜዳ ሆነ ፍረስ ሜዳ ሆነ አንተ ከምጋራ ፍረስ ሜዳ ሆነ እንዳያት ያችል ከፈት ወለል ብለ ከፈት ወለል ብለ ነይ ወዳጄ ፍቅሬ የልቤ ሰቀቀን ብሪ እንደ ኩራዝ ሞቅ አርጊኝ ሌተቀን በምን ላሳርገው ልድረስ ወደ ጫፍ ልድረስ ወደ ጫፍ ምን ጥቅም ይገኛል ቢኖሩ ካፋፍ ቢኖሩ ካፋፍ